ጤና ይስጥልኝ ጠብታ አምቡላንስ።
hello አቤት።
እንትን ነበር patient ከየካቲት እሺ ውዳሴ ቴዎድሮስ ጋር ለ ECG አስነስተው ኦክሲጅን ላይ ስለሆነ ለመመለሻው
እሺ።
ምንድን ነው ምን ያህል ነው?
ኦክሲጅን ይጠቀማል?
አዎ አዎ ኦክሲጅን ስላስፈለገ እኮ ነው።
ባት ነው ባት ይሄ በአፍና አፍንጫም በ- አይ አይ አይደለም፣ ኧረ አፍንጫው ላይ ብቻ ነው።
እሺ። ምን ነበር በሐኪም የተረጋገጠ በሽታ ካለ?
አይ ስኳር ያው ስኳርና ደም አለ። already አልጋ ይዟል። በቃ ECG ው ይነሳ ተብሎ order ተደርጎ ነው። ስኳር እሺ፣ ደም አለው ዳን ወይ ወይ የአገር ክፍያችን የሚሆነው ሶስት ሺህ ብር ነው ደርሶ ነው።
hello የአገልግሎት ክፍያችን እ ሶስት ሺህ ብር ነው።
okay አምቡላንሱ እዛ እርሶ ወደ ከሆስፒታል ወስዶ ሆስፒታሉ ለመመለስ ማለት ነው።
አዎ እዛ ሄዳ ደግሞ ከሰላሳ ላይ ከቆማችሁ
ቆራረጣል ስልኩ ምን ነው? ሄሎ